Hello ጤና ይስጥልን ችብችብ
አብሮ ይስጥልን እቃ አዘን ነበር እና ቆየብን።
መች ነበር order ያደረጉት?
በሀያ ሶስት በፈረንጆቹ
እሺ ትናንት ተደውሎሎት ነበር ከቢሮ?
አልተደወለም። አልተን ማሂ በሚል ሆነ ቁጥሩ ልንገርሽ ስልኩን ስልኳን
አሁን በደወሉልኝ አይደለም?
አይ ሌላ ስልክ ነው።
እሺ ይንገሩኝ።
አስራ ሶስት እሺ
ዜሮ ስድስት እሺ ሰላሳ ሁለት ሀያ ሰባት
የት ነበር location?
መልካ ሆቴል
ቸርቸር ነው።
ቸርቸር። አዎ እሺ የ driver ስልክ ልስጦት ይደውሉለት።
ስለዚህ አሁን ማለት ሰዓትም ስለደኛ በስራ ሰዓት ነው። እዚህ እንትን የምንለው ሰኞ እንድታመጡልን ነው። እንትን በይና ቲማቲም ነው አይደለ?
ቲማቲም አዎ እሺ ስለዚህ ለሰኞ እናስተላልፍ።
ለሰኞ በዚህኛው አሁን በደወልኩት ቁጥርም ያዘዝኩት እንትን አለ። እሱንም check አድርግልኝ በዛው ዛሬ ነው የታዘዘው። እሱም ለሰኞ እንዲሆን
እ፣ ሽን እንትን ነው አይደለ? ይቅርታ lemon
No ነው አይደለም። ዛሬ የታዘዘው ሌላ እንትን አለ፣ ሌላ order አለ። ምናልባት በዚህኛው አሁን በደወልኩት ያኛው ቲማቲም ነው።
አዎ ይሄኛው የማሂ ቲማቲም ነው።
አዎ።
የእርሶ አ፣ እሺ አንድ መስመር ላይ ጠብቁኝ። ምን ነበር የእርሶ?
ሽንኩርት ዛሬ ነው የታዘዘው።
በቃ እሺ ለሰኞ እናስተላልፋለን። መልካ ነው አይደለ?
እናስተላልፋለን።
location መልካ አ፣ መልካ ሆቴል እሺ እሺ እናመሰግናለን። መልካም ቀን።